ጤና ይስጥልኝ ጉዳይ
hello ጤና ይስጥልኝ።
ሰላም እግዚአብሔር ይመስገን።
አለን። ጉዳዩ ትላንትና ከእናንተ ጋር ደውለን እሺ እ፣ አልማዝንም ራሄልንም አውርቻት ነበረ። ሶስተኛ ስም አንዱ አጠፋብኝ። እንደው እሺ አንዳችሁ ጆዲት ታገናኝኝ? አዎ ነኝ።
እሺ እኔ አልማዝ ነኝ።
እሺ አልማዝ እንዴት ነሽ?
እግዚአብሔር ይመስገን ሰላም ነው።
ይመስገን አለን። ይኸውልሽ ትላንትና አውርተን ነበር እና ባለሙያ እንልካለን ተባብለን ባለሙያ ልከሽልኝ ነበረ።
እሺ አንድ ባለሙያ መጣ አየ፣ ግን ዋጋ እንዲነግረኝ ይኸው እስከ ሶስት ጠዋት ሁለት ተኩል ቀጥሬው ነበር። አሁን አምስት ሰዓት ከሀያ ነው፣ ጭራሽ አልመጣም። ስልክም ደውዬ አላነሳልኝም።
ኦኬ፣ ፍጹም ባል- የሚባል ሌላ- አዎ፣ ስልኩን ልስጥሽ ይኸውልሽ፣ ባለሙያው መጥቶ አይቶት እ፣ ምንም መልስ አልሰጠኝም። ዋጋ አውጣና ንገረኝ ብዬው ማለት ነው።
okay፣ አይቶታል ስራውን?
ሁለተኛው እሱኛው አይቶታል፣ ዋጋ አልሰጠኝም። እስካሁን ሁለት ሶስት ሰዓት ሁለት ተኩል ሶስት ሰዓት ላይ ነበር የቀጠርኩት። አምስት ሰዓት ከሀያ ነው አሁን እሺ ፍጹም የሚባለው ደግሞ እስከ አራት ሰዓት ደርሳለሁ ብሎኝ ነበር። ደውዬለት ነበረ።
ዛሬ ነው የመጣው- የተላከሉት ሁለተኛ ባለሙያ?
አይ ትላንት ነው። ይህም ፍጹም ደግሞ እመጣለሁ እመጣለሁ ምናምን አለኝ፣ ግን እስካሁን አልመጣም።
ሁለት ነው የተላከሉት ትላንትና እንዴ?
ይኸውልሽ ስልክ ሁለት ስልክን የላከችልኝ okay፣ text የገባልኝ ሁለት ስልክ ነበረ።
ስልክ። እሺ ከዛ አንደኛው ጋር ደወልኩና መጣ ወዲያው።
እሺ አንደኛው ግን አሁን ደውዬለት እጣላለሁ አለኝ እንጂ ጮራ አልመጣም አልመጣም። አሁንም ጠዋት ደውዬ ነበረ እሺ ስልክ አግኝቼዋለሁ ቀጠረኝ፣ ግን እስቲል እስካሁን አልመጣልኝም። ምንድን ነው ዝም ብዬ ቁጭ ብዬ ልጠብቀው ወይስ እንዴት ላድርግ?
እስኪ እኛ እንደውልለትና እ፣ ስልክ የማያነሳ ወይ የማይመጣ ከሆነ ሌላ ባለሙያ እንልክሎታለን።
እስኪ ስልኩን ልስጥሽ።
እ፣ አይ አለን እ፣ ይኖረናል። የሁለቱም የተላከበት ሁለቱም ፍጹም ናቸው።
ይኸውልሽ አይደለም ፍጹም የተባለው እ፣ መጨረሻው ሰባ ሰባቱ እ፣ መጣው ብሎ የቀጠረኝ ነው ለዛሬ ጠዋት።
እሺ ትላንት ደውዬለት ለዛሬ ጠዋት የቀጠረኝ ማለት ነው።
እሺ መጨረሻ ሀምሳ ዘጠኙ ግን ትላንት መጥቶ ዋጋ ሰጥሻለሁ ብሎ የቀጠረኝ ልጅ ነው።
okay እሺ። ስለዚህ ካርድ ካርዱን ልክፈት ልየውና ባለሙያዎችን እ።
እናናግራቸውና እ፣ አዎ።
እነዚህ ባለሙያዎች ከሁለት አንዳቸው የማይመጡ ከሆነ ሌላ ባለሙያ ነው እንልክሎታለን።
ያኛው already እኮ መጥቷል። አንደኛ መጥቷል ብዬሻለሁ።
እ፣ የሀምሳ ዘጠኝ መጨረሻው አዎ፣ መጥቶ አይቶት ነው የሄደው።
እ፣ ዋጋ ነው ያልሰጠኝ።
ዋጋ ነው ያለ- ያልሰጡት ማለት ነው።
ዋጋ አልሰጠኝም። አዎ፣ አሁንም ደወልኩኝ። እንደውም እኛ ካለንበት ቅርብ አካባቢ እዚህ መድኃኒዓለም ጋር ነኝ አለ። ሩቅም ያለ ሰው ልጅ አይደለም።
እ፣ ደውለው አልመጣም።
እንዴት ነበር ዛሬ አይ አነሳም ስልኩን።
አያንሳም። እሺ ስለዚህ እኛ እንደውልለትና እ፣ ላሳውቆት መልሼ ያለውን ነገር እሺ የፍጹምንም አሳውቂልኝ።
እሺ እሺ የሁለቱንም አሳውቆታለን።
እሺ እሺ።
እሺ